ጤና ይስጥልን
ማሊባባ ጤና ይስጥልን።
አብሮ ይስጥልን።
ማርክቱ ፈልገን ነበር። ከ- ከክፍለ ሀገር ነው እየደወልኩ ያለው እናት።
okay ማርክቱ በእሺ እስከ ስንት ነው የሚፈልጉት?
ሁለት ሺህ አስራ ስድስት ነው ያለው።
ሁለት ሺህ አስራ ስድስት ነው የሚፈልጉት?
አዎ ማ- እሺ እስከ ስንት cash ይችላሉ?
እስከ ሁለት
ሁለት ሚሊዮን አዎ።
ወይ አባት እንደዛ አያገኙም። ማርክቱ መኪና አ ስንቱ ይደርሳል እንዴ ዋጋው ጠቅላላ?
ማርክቱ እኮ ማርክቱ ሁለት ሺህ አምስት እንኳን እኮ አምስት ሚሊዮን ብር ነው። ባንክ አንድ ሁለት ሺህ- ነጥብ አምስት ነው የሚወጣ ሁለት ሺህ አስራ ስድስት ግን እስከ ስንት ይደርሳል?
እኮ እሱን አጣርቼ ልደውልሎት።
እሺ እሺ እናት እሺ። አይ ለመምጣት ብዬ ነው ክፍለ ሀገር ነው ያለው።
እሺ እኮ ላጣራና ልደውልሎት።
እሺ እሺ